ይስጥልኝ ቻው።
ሄሎ
ሄሎ
ይሰማል?
ሄሎ፣ አይሰማም?
አ ይሰማል። አዎ።
አዎ ይሰማኛል። አለ ምን እንርዳዎት?
ከቴሌ ብር ከትላንት ወዲያ ሀያ ሰ- ሀያ ዘጠኝ ብር ልኬ ነበር ወደ ቻፓ ወደ ሁሉ ግራም ማለት ነው። ሁሉ ቤት ማለት እሺ transaction message አለዎት?
ከዛ የተገባበት ውስጥ
አዎ ከቴሌ ብር የ deposit ያደረጉበት አዎ አለ።
የቴሌግራም ስልክ ቁጥራችንን ልስጦትና እዛ ላይ text ያደርጉልናል። እሺ
እሺ እሺ፣ በቃ ላኪ።
ስልሳ ተያዙ።
እሺ እሺ እሺ ስልሳ ዘጠኝ ስልሳ
ስልሳ ስንት አልሽኝ? ሄሎ ሰባ ሁለት ሰባ ሁለት ሰባ ሁለት
አርባ ሁለት
አርባ ሁለት ሰባ ሁለት
ሰባ ሁለት እሺ ሰባ ሁለት አርባ ሁለት ሰባ ሁለት አዎ
እሺ
መልካም
እሺ